ሄሎ ሄሎ ሰላም ጤና ይስጥልኝ። ቤስት ቤት አጎስት እንዴት እንዴት ነሽ? ሰላም ነው።
አለን
እንትን ትናንት ጠየቀች ነበረ ብር በልቼ እስካሁን ኮንሰርት ነው
ዊዝዶ አድርገህ ነው እ ዊዝዶ አድርገህ ነው።
አዎ አዎ እሺ ቤት ቤት ቁጥርህን ንገረኝ።
ዘጠና ሰዓት ዜሮ ዘጠኝ አስራ አራት
ስልሳ አራት ስልሳ ሶስት ስልሳ አምስት ስልሳ አምስት ሰላሳ ሁለት ሰላሳ ሁለት አዎ
ስንት ብር ነው?
ሶስት ሺህ አምስት መቶ
መቼ ነው ዊዝዶ ያደረገው?
ታ- ትናንት አ- ትናንት ዕዳ ማታ ላይ
እሺ
አስር ሁለት ሁለት account ነው ያለው።
የትኛው ዜሮ ዘጠኝ ብሎ የሚጀምረው ነው? ዘጠኝ ብሎ የሚጀምረው ነው?
ባንኪንግ ዘጠኝ ብር የሚጨምር።
እሺ ሶስት ሺ አምስት መቶ አዎ፣ ሶስት ሺህ አምስት መቶ እሺ ፕ- እ፣ ከ- ከቤስት ቤት ላይ ወጥቷል። ሳንቲሞች ጋር ነው ያለው። ስልክ ልስጥህና ደውልላቸውና contact አደርጋቸው።
ስንት ላይ አስራ አንዱ ላይ
አይደለም ሌላ እ፣ ስልክ እሺ፣ ዜሮ ዘጠኝ
እሺ፣ ዘጠኝ ሰላሳ ሁለት
ሰላሳ ሁለት ሀያ ሰባት
ሀያ ሰባት ሀያ
ሀያ ስልሳ ሰባት
ስልሳ ሰባት አዎ